እንዴት ነው አባ?
ሰላም ናት።
እግዚአብሔር ይመስገን። ምን እንርዳት?
ከቴሌብር ወደ ቻፓ ተዘዋውሮልኝ ነበር በሁሉ ስፖርት በኩል
deposit ነው
deposit deposit ነው። እሺ ት- ስልክ ቁጥር ልስጦትና ቴሌግራም ላይ ያዋሩን። እሺ ዜሮ ዘጠኝ ስልሳ
እንዴት ይቅርታ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት
አርባ ሁለት
እሺ አርባ ሁለት ሰባ ሁለት እንደገና
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት thank you እሺ እናመሰግናለን።